hello
hello፣ አቤት አባት፣
ሰላም ነው?
እግዚአብሔር ይመስገን።
manual ኮሮላ የሚላችን ነው።
እሺ አለን።
የት ነው?
ምን አሉኝ?
የት ነው የሚታየው?
የሚታይ ቆይ አንዴ ጠብቁኝ፣ መስመር ላይ መስመር ላይ ነች።
አዎ፣ እሺ ኮሮላ family ውን ነው አይደል ያዩት?
አይደለም፣ አይደለም።
እም፣ normal አዎ፣
እሺ እኔና ይሄ ነው ቁጥሮች እ አዎ፣ አዎ።
እኮ ፋም እሱ family ነው። እሺ ይኸኛው ሁለት ከአንድ አለን።
manual ኡ አዎ አይ፣ በጣም ውድ ነው እሱ።
አዎ
አውቶማቲክ አይደል? አሁን አዎ፣ family ው አስራ ሰባት ነው።
አስራ ሰባት ይሄ- ይሄኛው ሁለት ከአንድ ነው። አዎ አስራ ሰባት የት ነው ያለው? ሜክሲኮ ነው ወይስ?
አዎ ሜክሲኮ አዎ። እሺ እሺ